በስተሰማይ ያለውን እርካታ ከኢየሱስ ጋር መኖር ሚሰጠውን ደስታ ነፍሴ የናፈቀች ቀለሊት ጧት ማታ ሰማይ ሰማይ ላለው ናልኝ የኔ ጌታ በመንግሥተ ሰማይ ያለውን እርካታ ከኢየሱስ ጋር መኖር ሚሰጠውን ደስታ ነፍሴ የናፈቀች ቀለሊት ጧት ማታ ማራናታ ላለው ናልኝ የኔ ጌታ እኛስ ሀገራችን በላይ በሰማይ ነው፣ በምድር ላይ ያለው በሙሉ ጠፊ ነው። በእጅ ያልተሰራ ቤት አለን በሰማይ እንናፍቃለን ኢየሱስን እስክናይ አንድ ቀን በፊቱ ስንቆም በክብር ሃሌሉያ ቅዱስ ቅዱስ እያል ስሙን ስናከብር ሃሌሉያ ሐዘን ስቃይ ጭንቀት ያን ጊዜ ይረሳል ሃሌሉያ እምባንም ካይናችን ኢየሱስ ያብሳል ሃሌሉያ ዛሬ ከብዶን እንጮኻለን በሚፈርሰው እንቃትታለን በሰማይ ግን እናርፋለን የማይፈርሰውን እንለብሳለን ዛሬ ከብዶን እንጮኻለን በሚፈርሰው እንቃትታለን በሰማይ ግን እናርፋለን የማይፈርሰውን እንለብሳለን ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ በሚፈርሰው ድንኳን ለጊዜው ብናድር ለዓለም መጻተኛ እንግዳ ነን ለምድር እንደተናገረው ታላቅ የተስፋ ቃል ወደ እርሱ ሊወስደን ኢየሱስ ይመጣል። ጽድቅን የተራቡ ያኔ ይጠግባሉ። ሃሌሉያ ኢየሱስን በክብር በዓይናቸው ያያሉ። ሃሌሉያ ከድካም ያርፋሉ፣ ካዘን ይጽናናሉ። ሃሌሉያ የምድሩን ስቃይ ሁሉ ይረሳሉ። ሃሌሉያ ጽድቅ ያለባት ውብ ከተማ ለቅሶ በዚያ አይሰማ ሐዘን የለም ወይ ሮሮ የማይሰለች የደስታ ኑሮ ጽድቅ ያለባት ውብ ከተማ ለቅሶ በዚያ አይሰማ ሐዘን የለም ወይ ሮሮ የማይሰለች የደስታ ኑሮ በመንግሥተ ሰማይ ያለውን እርካታ ከኢየሱስ ጋር መኖር ሚሰጠውን ደስታ ነፍሴ የናፈቀች ቀለሊት ጧት ማታ ሰማይ ሰማይ ላለው ናልኝ የኔ ጌታ በመንግሥተ ሰማይ ያለውን እርካታ ከኢየሱስ ጋር መኖር ሚሰጠውን ደስታ ነፍሴ የናፈቀች ቀለሊት ጧት ማታ ማራናታ ላለው ናልኝ የኔ ጌታ የምድሩ ኑሮ ቢሆን የአበሳ ሰማይ ቀርቶልናል የዘላለም ካሳ የአፍ ወግ አይደለም የሐሰት መጽናኛ እውነት ነው በሰማይ አገር አለን እኛ ልባችን በዛ ነው ስማችን ባለበት ሃሌሉያ ጥሰን እንሄዳለን የምድርን ስበት ሃሌሉያ የመጽናናት ኑሮ የረፍት የእፎይታ ሃሌሉያ ሰማይ ይቆየናል የዘላለም ደስታ ሃሌሉያ ምድረ በዳው ያቃጥለን አንመለስ ጽድቅን ጥለን ጸጋን ከላይ ተቀብለን እስከ ሰማይ